ይስጥልኝ። አሪፍ ረጅም በኩል ነው
አፋን ኦሮሞን ጅሩ
አማርኛ መናገር ይችላል ደንበኛችን?
አማርኛ አችልም፣ ኦሮሞ
እሺ፣ ደንበኛችን መስመር ላይ ጠብቁ ነው።
እሺ።
መስመር ላይ ያሉ ደንበኛችን ቅርታ፣ መስመር ላይ ስላስጠበቅኩት አሁን አም- ኦሮምኛ መናገር የሚችል እ፣ ሰው የለም። ምናልባት አማርኛ ትንሽ የሚሞክሩ ከሆነ ይሞክሩ እና
እ፣ ብዙ ነገር ነው ማርፋ ይከብዳል። እኔ እሺ